hello ጤና ይስጥልኝ ጤና ይስጥልኝ ይሰማዎታል ጤና ይስጥልኝ መስመር ላይ አሉ
hello
hello ጤና ይስጥልኝ
ኦሮምኛ
ከአሪፍ ፔ ነበር ምደውልሎት እ ከአሪፍ ፔ ነበር ምደውልሎት
ካርሲ አዎ
እ ማታ ደውለው ነበር እና የሚፈልጉትን አገልግሎት አግኝተዋል
ዮም
ምን አሉኝ
እ ኦሮምኛ
እሺ መልሰን እንደውላለን
እሺ